መንግስት ቤት እንዴት ነህ?
ሰላም ነው።
ሰላም ወንድሜ እንዴት ነህ?
በእናትህ ምንድን ነው ወይ ምን ሰባት
ምን ነበር ወንድሜ?
ሰባት በፊት እሺ
ሲቪዲ ሁለት መቶ ዲፖዚት አድርግነኝ ቤስ ቤስ
እሺ ስልክህን ንገረኝ። ዜሮ ዘጠኝ
ዜሮ ዜሮ የለም ዘጠኝ እሺ
አስራ አምስት እሺ
አርባ አራት እሺ ሰላሳ ዘጠኝ እሺ
ሰባ ሁለት
አስራ አምስት አርባ አርባ አራት ሰላሳ ዘጠኝ ሰባ ሁለት አ አዎ ይህ ስልክ አይሰራም ወንድሜ፣ ሌላ አለክ?
እ ይህ ስልክ አይሰራም። ዜሮ ዘጠኝ አስራ አምስት አርባ አራት ሰላሳ ዘጠኝ ዜሮ ሰባ ሁለት ዜሮ የለም ዜሮ የለም እኮ ዘጠኝ አስራ አምስት አርባ አራት ሰላሳ ዘጠኝ ሰባ ሁለት ሰባ ሁለት አ እ ይህ ስልክ የለም። ሌላ አለ?
አለ
ንገረኝ የስራ- የቤስት ቤት ነንበርህን እ
የቤስት ቤት number ህን ንገረኝ።
ቤት ቤት ነበር አ
ቤት ቤት ነበር ዘጠኝ አስራ አምስት ሰባ አራት ሰላሳ ዘጠኝ ሰባ ሁለት
እሺ ምን ሆኖብህ ነው?
እ ምን ሆኖብህ ነው?
ቤት ቤት ሲዲ ሁለት መቶ ብር ላክነኝ ሰባት ቀን በፊት okay አልገባንም እስካሁን አልገባም እስካሁን
ቀኑ መቼ ነው ያልከኝ? አባ እ ቀኑን ንገረኝ።
ቀን
ቀኑ
CBE ላክነኝ አይ፣ ሁለት አይደለም።
መቶ ብር ሰባት ቀን በኋ- በ- በፊት ከሁለት ቀን
ሰባት ሰባት
okay እኮ መቼ ነበረ? ከሰባት ቀን በፊት መቼ? የጁሙአ እ- ቀን ነው Friday?
ጅምዓ ፊ ወ- እሱ ላክነኝ በቴሌግራም እሺ በቃ እዛ ላይ ላከው። እሺ